ሄሎ ሄሎ
አቤት ጤና ይስጥልኝ።
አይ እንትናችን የሆነ ሳንሲድ የሚቆርጥብኝ ነገር አለና ምንድን ነው ከዚህ ነው እሺ ወይ?
አንድ መ- መስመር ላይ ጠብቁኝ አንዴ ከይቅርታ ጋር እሺ።
ይቋረጥሉ
እ አዎ ከ- ሳንሲድ ችግር ይቆርጥብኛል።
ደንበኝነቱ ተቋርጠዋል አቋርጠውታል ዛሬ
እም፣ እሺ።